ሄሎ ሄሎ ጤና ይስጥልኝ።
አቤት ጥልን እንዴት አደሩ?
እ፣ እንትን በ YouTube link ተጠቅሜ የእናንተ በወሰደ ማለት ነው እንትን ገዝቼ ነበረ ሁለት ቲኬት ገዝቼ ነበርና እሺ
እ፣ ሲቀንስ ሲደርስ ደውል እናሳወቃቸዋለን ተብሎና እስካሁን አልተደወለልኝም። ምናልባት confirm ካልተደረገ ብዬ ነው የደወልኩትኝ።
ፕሮግራሙ ዛሬ ነው አስራ አንድ ሰዓት ላይ ነው። ትኬት ካሁን ጀምሮ መውሰድ ይችላሉ።
ምን ዘሙስል የምችለው ትኬት አዘጋጅተናል። ትኬቱን የመግቢያ የመግ- የመግቢያ ትኬቱን ኢንተርኮንቲኔንታል ላይ አለን። መጣው መውሰድ ይችላሉ።
ኦኬ እ፣ ጥያቄ የምስለሽ ኦንስት ኦንስት ትራንስፈር ያደረኩበትን ስክሪንሾት አድርጌ በቴሌ በቴሌ ብር ነው የላኩትና እሱን ልኬ ያለሁኝ እናንተ ጋር ላይ ነገር ግን ቴክስት አልገባልኝም።
ችግር የለውም። ስክሪንሻቱ አለ አይደል? አላጠፉትም። እሱን አይሳይተውን እ፣ ትኬት መግዛት I don't know. screensh screenshot ላይ እርግጠኛ አይደለሁም እንዳለና እንደሌለ
እ፣ ወይ ሄደው ቴሌብር slip ኡን ያወጥ- ያስወጡትና ትኬት እ?
ይዘው ትኬቱን ያስገቡበትን ማለት ነው። በቴሌብር ነው ያስገቡት።
ከቴሌብር ወደ ንግድ ባንክ ነው የላኩላቸው እሱ receipt ኡም ማለት ነው በእንትን print አድርጌ በን- ለእናንተ ልኬላቸው ነበር እዛ እንትኑ ጋር ላይ attachment አድርገውታል።
አዎ እናንተ ጋር ላይ website ኣችሁ ላይ attachment አድርጌዋለሁኝ screenshot ኡ ካለ የ- ይዘውልን ይምጡና እሱን እያዩ ትኬት እንሰጥዎታለን። እሱንም check እናደርጋለን። ግን ጊዜ ለመቆጠብ ሲባል ከቴሌብር ሄደው ሰ- ደረሰኙን ማምጣት አይችልም። ከይቅርታ ጋር
okay ተጨማሪ so እንትን ሁለት ቦታ ነበር ነው ይዤ ነበር ተጨማሪ አንድ ቦታ መጨመር ፈልጌ ነበር። ምን ይችላል አልችልም ይችላሉ። አንድ
አለ ኦኬ እ፣ እሱንም ዘሰሙ መከረብኔ እንትን ማድረግ ይችላለን ወይስ ኢንተርኮንቲኔንታል ጋር እስከ ዙሪያ ተካካይ በጣም ይኖራል አይደል እንዴ አሁን ሰዓት ጀምሮ በኮምፒውተር እኛን ማግኘት ይችላሉ።
ኦኬ እሺ አመሰግናለሁ በጣም አለ መልካም ቀን።
እሺ መልካም ቀን ቴንኪው በጣም